ሄሎ ጤና ይስጥልኝ ቃል ኪዳን ነኝ ከ Best Bet ምን ልርዳው?
ኳስ አሸንፌ right አለኝ አሸንፌ ያለው እሺ ትኬት ID ወይ cashier ኮዱን ይንገሩኝ።
እ ትኬት ID ወይ cashier ኮዱን ይንገሩኝ እና check እናደርገዋለን።
ትኬት ID አዎ። ወይ ደግሞ cashier ኮዱ cashier ኮዱ okay።
ከታች አለ
የቱ ጋር ከታች ትኬቱ መጨረሻ ላይ
እሺ ገብቼ ያለሁ እሺ፣ በቃ መልሼ እደውላለሁ።
እሺ መልካም ቀንሽ ID የሚለው ነው አዎ ትኬት ID ወይ ደግሞ ከታች መጨረሻ ላይ ከባርኮዱ በታች cashier ኮዱ የምትላለች ቁጥር ብቻ ነች እሷ ትቀላለች እሺ ቁጥር እሺ ቁጥር እሺ አይቼዋለሁ።
መልካም ቀንሽ